ጤና ይስጥልኝ። ሁሉ ስፖርት ነው ባኮ የምንረዳው።
አሁን ደውዬ ነበርኩ።
እሺ
ቴሌ ብር ከሁሉ ስፖርት ወደ ቴሌ ብር ልኬው ነበርና
እሺ
ከዛ ቴሌ ብር ላይም አል- አልገባም
ከ transaction ላይ ልከዋል።
አ ከ transaction ላይ ልከዋል ወይ ቴሌግራም ላይ?
ወደ ቴሌ ብር አዎ፣ ከሁሉ ስፖርት ወደ ቴሌ ብር ልኬዋለሁ፣ withdraw አድርጌዋለሁ።
ከ transaction history ላይ ያልገባለትን ፎቶ ያንሱና በቴሌግራም ይላኩልን።
አ
ደንበኛችን ሄሎ አይሰማውትም ነው።
ይሰማል ይሰማል።
ከ transaction history ላይ ያልገባለትን ፎቶ ያንሱና በቴሌግራም ይላኩልን።
አ እሺ ልኬዋ- ልኬዋለሁ እኮ
እኮ ልከዋል ወይ ስል አላኩም እያሉኝ ስለሆነ ነው።
አይደለም ወደ ቴ- ቴሌግራም ልኬዋለሁ። አ ከዛ እሱን አስተላልፎ- እየጠየኩት እኮ ነው።
ከዛ አስተላልፈንሎታል። ይጠብቁ የሚል መጣ። ዝም ብዬ መጠበቅ አዎ።
አለብኝ?
እዛ አ?
ቴሌግራም ላይ እናሳውቆታለን። ሀበን ነው ታዲያ።
አዎ በትዕግስት ይጠብቁ። ቴሌግራም ላይ እናሳውቆታለን።
እሺ